hello ጤና ይስጥልን Best Bet
አብሮ ይስጥልኝ።
ጤና ይስጥልን ነበር
ሺ አምስት መቶ አውጥቼ ነበርና account ኤ ላይ አልገባም።
ሺ አምስት መቶ አ withdraw ነው።
አዎ ወዴት ነው?
በዚህ
እሺ ማለት ወደ ቴሌብር ነው ወደ ባንክ ነው?
አ ብዬ ነው።
አይ ወደ ቴሌብር እሺ ዛሬ ነው አይደለ?
አሁን አሁን አዎ እሺ ጠብቅ።
ወይ ወይ
አንድ ሺ አምስት መቶ አይደለ? ወደ ዜሮ ዘጠኝ ዘጠና አንድ ሰማንያ ሰባት አስራ ስምንት አዎ እሺ አዎ ያው አሁን check አድርገው እሺ ገብቷል። እናመሰግናለን።